አላወቅኩም ልርዳዎት?
እንትን ነበር ሁሉ ስፖርት ይሰራል አይደል? ድርጅት ማ- ተቋሙ እ አዎ ስለሚሰራ እኮ ነው ያነሳሁልዎት ስልክ።
እሺ እሱ ልክ ነሽ። እንትኑን እምቢ ስላለኝ ነው ቴሌ ብሩ እንትን ላይ ቴሌ ብር አዎ system እያስተካከልን ስለሆነ ነው።
እ ምንድን ነው የፈለጉት?
ያው ለማለት ስለምጫወት እ፣ በሱ በቴሌ ብር ነበር የምጠቀሙ።
እናደርግልዎታለን። Hello እ እ? ወይ
ይሰማል?
አዎ ይሰማል።
እኛ እናስገባልዎታለን። Deposit ነው የፈለጉት? Withdraw ነው የፈለጉት?
አይ ማለት እኔ እ፣ ከሱ ጋር በ transfer ቴሌ ብር አድርጌ ነበር የምጫወተው። አሁን ቴሌ ብሩ ላይ እዛ ላይ የለም እናንተ ላይ
አዎ እኮ አሁን የለም። ስለዚህ manually እኛ እናደርግልዎታለን ነው እያልኩት ያለው።
እሺ
ምንድን ነው የፈለጉት? Deposit ነው? ስልክ ልስጦት?
አ deposit አ እሺ ያዙ ስልክ
እ እሺ ስልክ ያዙና
እሺ ያዝ ዜሮ ዘጠኝ ሰላሳ ሁለት እ
ሰላሳ አምስት እ አስራ ዘጠኝ እ
ስልሳ ስድስት እሺ በዚህ እ፣ ፍትሐ አምላክ ማርዬ ነው ስሙ።
እ በዚህ ስልክ ያስገቡና ካስገቡ በኋላ ያስገቡበትን ደረሰኝ screenshot አድርገው ቴሌ የሁሉ ስፖርት የሚጠቀሙበትን ስልክ ቁጥር እና ሙሉ ስሞትን አድርገው ቴሌግራም ላይ ይልኩልናል። እኛ ቴሌግራም ላይ ያውቁታል። የእኛን ቴሌግራም
እሺ
ያውቁታል
አ ቴሌግራም አ ያውቁታል።
አ እሺ እሱን እሱ ላይ ላኩልን ካወቁት።
እሺ እሺ